hello ጤና ይስጥልኝ።
አብሮ ይስጥልኝ።
መቅደስ ከችፕችፕ ነው የደወልኩለት።
እሺ።
ዛሬ የሚረከቡት እቃ ነበሮት አይደለ?
አዎ።
ሹፌር እየደወለ ነበር አግኝተውታል?
አይ ስልኬን silent አድርጌ ስለነበር አሁን አጋጣሚ እየደወልኩ ነበር፣ እንደውም ወደ እነሱ ማለት ነው።
ምን አሉኝ? ትንሽ ጮክ ይበሉ።
አላነሳውም አላነሳውላቸውም፣ ገና አልደውልላቸውም።
እኮ ቶሎ ይበሉ እና አሁን ስለቆመ driver ኡ
እሺ፣ እሺ፣ ቶሎ ይደውሉለትና ያገኙትሽ።
እሺ፣ እሺ።
እሺ መልካም ቀን።